ጤና ይስጥልኝ። ስፖርት ረባ እኮ የምንረዳው ሄሎ፣ ሄሎ፣ አወይ ሰላም አደር።
እግዚአብሔር ይመስገን።
ትናንትና credit ሞልቼ ነበር እና ምንም ሳላደርገው ዜሮ ገብቷል። እንዴት እንደሆነ ሊገባኝ አልቻለም።
ምንም ሳላደርገው ማለት አልተጫወትኩበትም። ሞላሁትኝ፣ አሳየኝ። መልሼ ስከፍተው ጠፍቷል ብሩ።
እሺ፣ ጥያቄዎትን ቴሌግራም ላይ ጽፎ ይላኩልን ስንት ብር እንደጠፋቦት።
ልክ ያለው እኮ ተ- ትናንትና ቴሌግራም ላይ ዘጠኝ መቶ ምናምን ብር በዚህኛው ዘመ- አ ግን የላኩ ከዚህ ቁጥር አይደለም።
እሺ፣ የላኩበትን ንገሩኝ።
ዜሮ ዘጠኝ ቆይ ዜሮ ዘጠኝ አርባ አንድ አርባ አንድ አስራ ሶስት አስራ ሶስት ዜሮ ሁለት አስራ ሶስት አስራ ሶስት ዜሮ ሁለት
በ voice ሳይሆን ጽፈው ይላኩልን ደንበኛችን እና አ- ስልኮትንም ይጻፉልን።
እሺ deposit አድርጌ ማለት ገብቶ አ- ነበር ነው wallet ላይ አዎ አሳይቶት ነበር።
deposit አዎ አሳይቶኛል። ከዛ ከአካውንቴም ቆርጧል ከቴሌ ብሬ ላይ የሁሉ ስፖርት wallet ኡ ላይ አይተውት ነበር አላዩትም።
አይቼዋለሁ።
እሺ እንደዛ ከሆነ ስልኮትን ይላኩልን።
እሺ የምሰራ የምት- የምት- በዚህ የምጠቀመው ያው የምት- ስፖርትም ማለት ነው እዛ ላይ ጽፈው ያ- ይላኩልን።
ዜሮ እሺ እሺ ቆይ በሱ በራሱ ላክልሽ